ጤና ይስጥልኝ ሚስትሬ። እሺ ሰላም ጤና ይስጥልኝ። ምን ልርዳው?
ትናንትና ከቤስት ቤቱ ወደ አቢሲኒያ እስካሁን ሁለት ሺህ ብር ልኬ እሺ
እስካሁን አልተመለሰልኝም።
ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ
ስንት ብር ነበር ያልከኝ? ይቅርታ።
ሁለት ሺህ ብር እሺ ጠብቀኝ አንዴ። Hello ወይ ወይ processing ነው የሚለው እና አንዴ ላሳውቅልህ ለቻፓ
እ ለቻፓ ላሳውቅልህ። አሁንም processing ነው የሚለው ቶሎ እንዳስገቡ ላሳውቅልህ
ቶሎ ያስገቡልኛል። አሁን
ላሳውቅልህ። አንተም መጠየቅ ትችላለህ ስልካቸውን ልስጥህ።
አይ
እሺ ጠብቀኝ አንዴ። ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት ደውልና ጠይቃቸው። transaction ID ው ልካላችኋለች በላቸው። እሺ እየላኩላቸው ነው አሁን ይመልሳል። አሁን እ ቶሎ ይመልሱታል እንደነገርኳቸው
አዎ እስኪ ጠይቃቸው እና እኔም እዚህ ጋር እያሳወቅኩልህ ነው።
ስልክ ጠይቃቸው።
በቴሌግራም እንትን contact አድርጌያቸው ነበር።
ምን አሉ?
ትንሽ ጠብቅ ምናምን ነው የሚሉት።
እስኪ ድጋሚ ጠይቃቸው። እኔም እያ- እያሳወቅኩልህ ነው።
አይ አይ በዝቶባቸው ነው transaction። እሺ ቻው።